hello hello፣ ጤና ይስጥልኝ።
ሰላም ከ ChipChip ነበር የሚሉት።
አ- መሆን አለበት እንዴ? እስካሁን እየጠበቅኩኝ።
እሺ፣ game ተጫውተው የቁርስ ጥቅል አሸንፈው ነበር።
አዎ እሺ፣ gift ኡን ለመስጠት location check እያደረግን ነበር። የት ነው location ኡ?
አዳማ ነው። ገንደጋራ ሰፈር፣
አዳማ።
ገንደጋራ መስጊዱ ጋር።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ፣ መቼ ነው የሚደርሰው?
እ፣ እንደውላለን መልሰን check ለማድረግ ነው።
እሺ።
እሺ